ለኔ ምን አጥቼ ኧረ ይቆለፋል። እውነት?
ሄሎ hello ጤና ይስጥልኝ።
ሰላም።
ከቺፕቺፕ ነበር የምንደውልሎት።
እሺ እ፣ ካሮት እና ሽንኩርት ወርደር አድርጎ አልመጣሎትም ነበር።
አ፣ ለሰኞ ብያቸዋለሁ።
ለሰኞ ይሁን?
ተነጋገርን።
እሺ አዎ ስንቴ ሰኞ ተነጋገርን።
ለሊት ለምን እንወጣለን።
እንትን አልትሉም? coordinate ለምን አትሆኑም?
check እ?
ለማድረግ ነው። እሺ ሰኞ እንልክሎታለን።
እሺ እሺ